Hello Hello
አቤት።
ከቺፕቺፕ ነው የደወልኩለት።
አዎ፣ ዘጋ ዘጉብኝ። ቅድም እኮ እያወራ አዎ አዎ፣ እያወራ ነው ተሰለ።
አዎ እሺ እና
check አድርጌሎት ነበር እና እ አካባቢ ነው እንዴ የሚመጣሉት? location እ ደንበል ነው location የሚመጣሉት?
location ጀሞ ሆቴል ነው እንጂ Okay፣ ለዛ ነው ያልመጣሉት። እዚህ ጋር የሚያሳየን ዶ- ደንበል ነው location ኑ።
አረ መጥተውልኛል እኮ ከዚህም በፊት እየመጣልኝ አልነበር እንዴ?
Okay፣ ምናልባት ሲሞሉ አሁን ስህተት ተፈጥሮ ሊሆን ይችላል። እ፣ እስኪ location ኑን ያስተካክሉት እና የኛው product ነገ ነው የሚደርሰው፣ ዛሬ አይመጣም። በ location ስህተት ምክንያት ነው የተጫነው ሌላ መኪና ላይ ነበር። ጠዋት ደውሎሎት ነበር መሰለኝ አይደል driver?
አዎ አዎ ጀሞ ነኝ ስላሉት እሱ እ፣ ሌላ መኪና ነበር፣ ለዛ ነው ያልደረሰውት። እሱ ወደ ደንበል ነበር የሚሄደው። ስለዚህ ነገ ላስልክሎት ሁሉም product።
እሺ በቃ በቃ ነገ ጀሞ ነው አይደል የሚረከቡት?
ጀሞ አዎ ጀሞ ሆቴል በቃ እሺ። አሰ ምን ምን እንደሆነ አውቃን ግን አዎ እዚህ ጋር ስኳር ዱቄት
እሺ ባህናም አለ
ባህና ደግሞ orange አይደል? orange እና ሎሚ።
Orange እ ብርቱካንም አለ አዎ orange እና ሎሚ አለ ባህና።
እ እሱም እ፣ check ላድርገውና ዛሬ አልደረሳትም አይደል ሀና እሷም?
ተደውሏል ግን አዎ አልደረሰኝም እሷም ልክ ነው። የደንበሉ ሹፌር ነው የያዘው እሷን እ ሁለቱንም product እ በቃ አስልክላችኋለሁ ለነገ።
እሺ በቃ እሺ እሺ፣ መልካም ቀን። ቻው።